ቁልፍ የለውም። አሁን የለውም። የምሬን ቁልፍ የለውም። ዶካሩ ቁልፍ የለውም።
ሄሎ አቤሎ አቤት በቃ የኮኮኑን ትተወጣ። እሺ ካንስል ይሆናል።
እሺ እሺ እሺ